ጤና ይስጥልኝ አሊባባ።
አሊባባ ሰላም ነሽ? አሁን ደውዬ ልሻለሁ።
እሺ ምን ነበር አባት?
እንትን RAV4 ኡን እንትን RAV4 አልኩ high roof ኡን sorry አማውን Hiace እሺ እሺ አሁን ደውዬልሽ ነበር።
እሺ ስልኩን ዜሮ ዘጠኝ ትይዛለሽ?
አስራ አንድ እሺ አንዴ ሀያ ስድስት ቆይ አንዴ አንዴ ዜሮ ዘጠኝ አስራ አስራ አንድ አንድ እ ሀያ ስድስት ሀያ- ሀያ ስድስት ዜሮ ዘጠኝ ዘጠና ሀያ ስድስት ዜሮ ዘጠኝ ዘጠና አ እሺ ማን ነው?
እሺ ከስር ነው?
አሊባባ ብለው ያናግሩት።
ከሲል አይደለማ?
ያ- አዎ ያናግሩት።
እሺ እሺ እሺ thank you እሺ